ጤና ይስጥልን ቤት ቤት እንዴት ነው የምንረዳው? hello hello፣ አይሰማም።
ይሰማል
withdraw ነበረኝ አላገኘውም። ሰዓቱ እ withdraw ነበረኝና አልገባልኝም።
እሺ አሁን የደወልክበት ነው የቤት ቤት ቁጥር?
አዎ
hello ሌላ ነው።
አቤት የደ- አዎ የደወልኩበት ነው የደወልኩበት። ሄሎ ሄሎ
ቼክ እያረኩልህ ነው፣ አንዴ ጠብቅ።
እሺ።
ሄሎ ሄሎ ሄሎ ስንት ብር ነው?
አምስት ሺህ ሁለት ሺህ ሁለት ሺህ አራት
hello hello hello አራት ሺህ ብር already ገብቶልሃል። አምስት ሺህ እና ሁለቱን ሁለት ሺህ ብር confirm አድርጌልሃለሁ ገብቶልሃል።
ሁለት ሁለት ሺህ አምስት አምስት ሺህ አድርጌልሃለሁ።
እሺ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን፣ መልካም ምሽት።
አዎ